Hello
ኤልሳቤጥ ነኝ። አቤት ወይ ኤልሳቤጥ እንዴ ሰላም ነው አለን
አለን።
የመስቀል ፍላወር order ይዤ ነበርና እሺ
ከዛ የቦሌ ገባልኝ የቦሌ በርገር አልችልም ሁለቱንም ንገረኝ። order ነበራቸው።
እሺ ሰላሳ ሶስት ሰማንያ ዘጠኝ
እሺ
ሰላሳ አራት አስራ ስድስት ሰላሳ አራት አስራ ስድስት አስራ ስድስት አዎ
ጠብቀኝ አንዴ። እሺ
ሄሎ
ወጥቶልሃል። እሺ አሌክሳንደር።
የዚህ በርገር
አዎ
እሺ እሺ